ሄሎ
ሄሎ ኢትዮ chicken ኦች አዎ ሰላም ነው?
ሰላም ጤና ይስጥልኝ እንዴት ነው?
ሰላም ምን ምን መረጃ ነው ለእናንተ የምናስተላልፈው?
እ ምን ምን መረጃ ነው የምናስተላልፈው? ምንድን ነው የምንጠይቀው?
ስምህን ንገረኝ መጀመሪያ ረቢው ሰማን ማን ረቢው ሰማን
ረዲዮ ነው አ ረቢው ሰማን
እ የት አካባቢ ነው አላባ
ሀላባ አ እሺ ም- ም- ማለት ቅሬታን ቅሬታ ካለ መ- መናገር ትችላለህ እ፣ ታስተላልፋላችሁ?
እ፣ ምንድን ነው ያንተ ቅሬታ ንገረኝ ቅሬታ ዶሮ ጫጩት አና ዛሬ አራተኛ ቀን ነው፣ አርብ ቀን ነው የመጣ እሺ ከዶርቱ- ከዶክተሩም ጋር አውርቼ ያለው በጣም የደከመ ጫጩት ነው የመጣብኝ።
እህ
በ- በመጣ ማታ እስከ ለምሳሌ አርብ ነው የገባ እስከ ቅዳሜ ሰባት ሰዓት ድረስ ሰላሳ አራት ሞተብኝ።
እሺ እስከ ዛሬ አሁንም ስንት ሞተ?
እየበሉ እየጠጡም እየደከሙ እየቆሙን ነው። ቫይታቺከንም ገዝቼ እየተጠቀምኩ ነው።
እህ ለዶክተሩ እንደዛ ማሳውቃል እየ- እ?
ለዶክተሩ ማሳውቃል ለዶክተሩም አሳውቃለሁ ሪፖርት አደርጋለሁ አለ። አሁን እየቆሙ እየቆሙም በጣም እየደከሙ ቀጫጫ ጫጩት ነው የመጣብኝ።
እህ ለዛ በዛ ደክሞ ደክሞ እዛ ሞቶ እያለቁብኝ ነው። ይሄ ነው ቅሬታዬ።
ስንት ሞተብህ እስቲ
አሁን እስከ አሁን የቆመ ከሰላሳ አራት ቦታ በኋላ አሁን ስድስት ሞቷል። አሁን የቆመ የበዛ ነው።
ስለዚህ እስከ በግ- በግል አራት ቀን አድርገን በ- በግል አድርገን እያንከባከብኩ እየሞተብኝ ነው።
አዎ ምን ታደርጋለህ መሰለህ? ለዶክተሩ አሳውቀዋል። ዶክተሩ አሳውቃለሁ።
መጥቶ አይተዋል።
አላይ አሳውቃለሁ መጣለሁ ብለዋል።
አዎ ስለዚህ ገና እሱ ሊመጣ ይችላል። እንዲሁም ደግሞ በሰባት ቀን ሲሞላቸው ከኛ ይደወልልሃል። ከዚህ ከቢሮ ይደወልልህ የሞቱትን በሳምንት በሰባት ቀን ውስጥ ስንት እንደሞቱብህ እሱን እ።
ሪፖርት እ፣ ታደርጋለህ። ግን አንተ በየቀኑ የሚሞቱትን መዝግባቸው፣ የሚያሳዩትንም ባህሪ ጫጩቶቹ የሚያሳዩትንም ባህሪ ያዝ፣ እ፣ መዝግባቸው ከሩም በየጊዜው አሳውቀው እኔም ይይዝልሃለሁ። ምን ላይ እንደደረሱ በዚህ በሁለት ቀን ውስጥ ደውዬ እጠይቅሃለሁ።
እ።
አመሰግናለሁ። ስምህን ንገረኝ እስኪ በትክክል።
ስሜ ረቢኡ ሰልማን ረቢው ነው ረቢኡ እ፣ ቢኡ አ፣ ሰልማን ኡ ሰለሞን። ስልክ ቁጥርህን ንገረኝ።
ሰልማን ነው ሰልማን።
እሺ፣ ስልክ ቁጥርህን
ይሄም የኔ ስልክ ነው። ሁለት ነው። ሁለቱንም ልክ ይኸኛውን ንገረኝ።
ይሄኛው አስራ ስድስት እህ ሰባ አንድ ሰባ አንድ አስራ ስምንት አስራ ስምንት አይደለ?
ሰባ አንድ ሰባ አንድ አስራ ስምንት ሀላባ ነው አይደለ?
ሀላባ ቁሊቱ ጉባ ሀላባ። አመሰግናለሁ።
እሺ፣ እሺ